Hello ጤና ይስጥልኝ።
አሁን አስገባ ተብዬ እንትን screenshot አንስቼ ልኬላችሁ ነበር።
እሺ ደርሶናል። ከቴሌ ብር ነው የሚልኩት ወይስ ከ CBE ብር ነው?
ከቴሌ ብር ከቴሌ ብር ከቴሌ ብር የሚልኩ ከሆነ እ፣ የቴሌ ብር receipt ይሰጡታል። እሱን ይላኩልን።
እንዴት ነው receipt መቀበል የምችለው?
ቴሌ ብር application ኑ አሉት።
አለ እዛ ላይ transaction history ውስጥ receipt እንደ receipt መምረጥ ይችላሉ።
እ፣ ውስጥ ገብቼ ነው screenshot የማነሳው ወይስ ውጭ ላይ እንዳለ?
አዎ ያንን እ፣
transaction ኑን?
አዎ transaction ኑን አራት መቶ ዘጠና ሁለት ብር በአሪፍ አዎ።
እንደተጠቀሙ የሚያሳይ እ፣ text አለ። እሱን screenshot አንስተው ይላኩልን። እሺ እናመሰግናለን ስለደወሉ። ሌላ የምረዱት ነገር አለ?
የለም
ስለደወሉ እናመሰግናለን። መልካም ነው።